ሄሎ ሰላም ጤና ይስጥልኝ ቤተሰቤ ከራ ነኝ። እባክዎ ምን ልርዳዎ?
አማን ነው አለን እግዚአብሔር ይመስገን።
ትናንት reinstallation ጠይቄ ነበር እና
እሺ እንደ አጋጣሚ መብራት ስላልነበረ እንትን አላልኩም። ዛሬ ምስል ልታደርጉልኝ ነበር። mini PC የተበላሽቶ ማለት ነው።
ይቅርታ። እሺ ትላንትና ነበረ schedule የተያዘልህ?
አይ ደውዬ re- reinstallation ስለሆነ የእንትን ነው ይሄ virtual ማለት ነው።
okay
ችግር ሻንድ የለውም። ወራ- ይጠብቀኝ check ላርግና ወረፋ- መጀመሪያ ዛሬ ብዙ ነው ያለውና ለዛ ነው።
እሺ እሺ። AnyDesk ይቅርታ።
ልክ ያለው already
ማን ልበልሽ? ተመስገን ተመስገን። አዎ።
ተመስገን አራያ። okay እሺ አንድ ጠብቀኝ እሺ። schedule ኡን check ላርግና እሺ ትላንት ነበረ የተባልከው መጀመሪያ?
አይ ትናንትና ነው የደወልኩትም የነበረው okay እየሰራ ያለ ቤት ስለሆነ mini PC ተበላሽቶብኝ ሌላ mini PC install እንድታደርጉልኝ ነው ብዬ እም፣ እሺ አልተመዘገበም፣ የለም ግን እሺ እ፣ እንደዚህ ብዬ እነግራቸዋለሁ። እሺ ሲመጡ በቃ እንዳትሉ እሺ።
ማለት እንትን ነው።
AnyDesk ልክ ያለው ቴሌግራም ላይ አዎ አይቼዋለሁ። በአጋጣሚ ነው የነበር ከተናገርኩ አይቼዋለሁ።
okay እና አሁን ለምሳ ወጥተው ነው supervisor እሺ ሲመጡ ብሩክ እና ተስፍሽ እ፣ እነግርሃለሁ። እሺ እሺ እሺ እሺ thank you እናመሰግናለን። እኛም እሺ መልካም ቀን።